Hello hello
ስማ ሰማን ሰላም ጤና ይስጥልን።
ሰላም ነው። ዶም ኪቲቭ ነው?
አዎ ዶም ኪቲቭ ነው።
የዩቱብ ኦንላይን ስልጠና የሚል አይቼ ነበር።
እሺ ኦንላይን ለመመዝገብ ፈልገው ነው?
አዎ።
እሺ ይቻላል።
እሺ መስፈርቱ ምናምን ምን እንደሆነ ልትነግሪኝ ትችያለሽ?
እችላለሁ። አዎ ምንም አይነት መስፈርተኛ አን- አንጠይቅም። ምንም አይነት መስፈርተኛ የምንጠይቀው መስፈርት የለንም። ተማሪው ሲመጣ እኛ ጋር ብቃት አለኝ ችሎታ አለኝ እና ደግሞ እምቅ ኃይል አለኝ ብሎ ከመጣ ማንኛውም ተማሪ አዎ።
ማስተማር እንችላለን እኛ
ስለዚህ በአካል ካልሆነ ትምህርቱን መማር አይቻልም?
በኦንላይን ይሰጣል።
እሺ።
በኦንላይን መመዝገብ ትፈልጊያለሽ?
አዎ።
እሺ ስም ማን ልበል?
እ፣ ቫለንታይን አንድሪ
ስልክ ልውሰድ። ቫለንታይን እ፣ ይቻላል።
ዜሮ ዘጠኝ ሀያ
ሀያ ዘጠና አንድ ዘጠና አንድ ዜሮ ሁለት ሰባ አምስት
አድራሻ የት ነው?
አድራሻ ጭሩ አሰበ ተፈሪ።
እሺ ማስታወቂያውም ላይ ነበር ያዩት።
እ፣ YouTube ላይ ነው።
እሺ ትምህርቱ የሚሰጠው በሳምንት ለሶስት ቀን ነው።
እሺ፣ ማክሰኞ፣
እሺ፣ ሐሙስ፣ ቅዳሜ እሺ፣ ከምሽት ሰዓት ሶስት ሰዓት ጀምሮ እኛ link እንልካለን።
እሺ።
እርስዎ ማየት ይችላሉ ማለት ነው። link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከሀያ አራት ሰዓት በኋላ ይጠፋል።
እሺ፣
በሳምንት አንድ ቀን ከኮሜዲያኖች ጋር Google meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
እሺ፣
አጠቃላይ ትምህርቱ የሚሰጠው የሶስት ወር ኮርስ ነው።
እሺ።
ክፍያችን አስራ አምስት ሺህ ነው።
እሺ። እስቲ እ፣ ብሩን እ፣ እንትን ብዬ እነግርሻለሁ።
ችግር የለውም የኔ ውድ። እሺ ይቻላል።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን። ሰላም ዋሉ።
አሜን። እሺ፣ እናመሰግናለን።
አሜን። እሺ